брат вести в Телеграме. ሄሎ አሁን ከቴሌ ብር ሁለት ጊዜ መቶ መቶ ብር አምጥቼ ነበረ በጫታ ማለት ስልክ አሁን እ? ሄሎ አይስማም መቶ መቶ ብር አሁን withdraw አድርጌ ጊዜ ነበር ቴሌ- አዎ፣ deposit አድርጌ ነበር
እሺ እኮ እሺ፣ የቴሌግራም ስልክ ቁጥራችን ልናል።
transaction ኑ
የቴሌግራም ስልክ ቁጥሮች እዛ ላይ contact አድርጉ።
አሁን እኮ ነው ባለፈውም ደግሞ ሰለሰኞ ብላችሁ ነበረ ሶስት ሺህ ብር ማለት ነው ተመ- withdraw የተደረገ
ገባኝ። የቴሌግራም ስልክ ቁጥራችን ልስጦት እና እዛ ላይ contact ያደርጉናል። አሁን
እሺ እሺ የዘጠኝ ስልሳ ዜሮ ዘጠኝ ስልሳ
ሰባ ሁለት አርባ ሁለት አርባ ሁለት
ሰባ ሁለት ነው ሰባ ሁለት አውጣሻ እዛ ላይ እኮ- ቴሌግራም ላይ እሺ።
ሪፖርት ያደረጉበትን ከቴሌብር የተላከሎትን message ይልኩልናል። እሺ
እሺ